Hello?
ሰላም ቴሌ
አዎ፣ ማታ coin እንትን ብር ገዝቼ አላጫወተኝም።
ምን coin ገዝተው አዎ አዎ።
እ፣ በ- በስንት ብር ነበር የገዙት?
በሁለት ብር
በሁለት ብር።
አዎ አዎ።
እሺ፣ system ላይ እንዴ check ላድርግልህ።
እሺ። አቤት አቤት።
ዛሬ ዛሬ ነበረ coin የገዙት።
እ እ ዛሬ በሁለት ብር አንድ coin ገዝተዋል።
ዛሬ
አዎ፣ እኔ አልገዛም፣ በራሱ ነው የገዛው system ኡ።
ዛሬ coin ገዝተው ነበረ በሁለት ብር አንድ coin አዎ፣ አንድ coin አ በሁለት ብር ገዝተዋል እና coin ኡ ደግሞ አለ አልተጠቀሙም።
አዎ፣ እሱን አያጫውተኝም።
ኮ- እድሉን ይሞክሩ።
እሺ። እንትን password password ደግሞ አሁንም ድጋሚ ድጋሚ ጠይቀው ምንድን ነው pin code ኡን
ምን ነበር የሚጠቀሙት?
game game ነው bingo
password የለውም። እዚህ ላይ በብር አይ ገዝተው- password ይላል አሁንም አሁንም ሲከፍት
ለምንድን ነው በድረገጽ ነው አዎ አዎ፣ ልክ application ስከፍት በቃ password ይለኛል logout እያሉት ከሆነ አዎ።
እያጠፉት ከሆነ ይጠፋል። እንደዚህ ሰዎች
እ አንድ ጊዜ login ይበሉት፣ ከዛ በኋላ logout አይበሉት።
እሺ እሺ እናመሰግናለን እሺ ችግር የለም።
እሺ፣ እሺ።